መድኃኒቴ ለእኔ እንዳንቺ ፈዋሽን አልተገኘም በምድር መድኃኒቴ ፈጣሪ ነው እንጂን ሰው አይበፍርም ብዬ መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ መድኃኒቴ የፍቅርሽን ዋጋን አምላኬ መልሰኛል መድኃኒቴ እኔስ ልከፍለው ብል መቼም አልጨርስም መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ የታመነ ገለን መድኃኒቴ ያደለው ሰውነት አግኝቶት አያውቅም ናካልዬ ክፋት መቀኝነት እንደ እናት ይመስላል መድኃኒቴ ያንቺስ ጓደኝነት የደግነት ዳዊት መድኃኒቴ የቁም ነገር ፊደል የክፉ ቀን ደራሽ አካልዬ የማታውቂ በደል ፍጹም አልከደሽም መድኃኒቴ ተርፎኝ ብደላደለ ከሌላኛው ከሌላኛው ቅመም ያንቺ ፍቅር ይፈወሳልና ለመምተኛ ለመምተኛው ጎኔ ያንቺ ብድር ሆነልኝ መድን መድኃኒቴ ለእኔ እንዳንቺ ፈዋሽ አልተገኘም በምድር መድኃኒቴ ፈጣሪ ነው እንጂ ሰው አይከፍለም ብድር መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ መድኃኒቴ የፍቅርሽን ዋጋን አምላክ ይመልሰ መድኃኒቴ እኔ ስለከፍለው ብል መቼም አልደርስ መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ ሰዎች ሰው ቢያወጡም መድኃኒቴ ከፈተና ጋር ነው። ያሻውን ቢያደርጉም መድኃኒቴ ያመኑትን ወደ ያንቺ ግን ለልቤን መድኃኒቴ እጅጉን ከበደው ውለታው ቢበዛም መድኃኒቴ ለሚሸከሙት ሀሳብን ለጊዜሙ ናካልዬ ምን ቢታመሙት ይድኑታል በስሙ መድኃኒቴ ልጎትት ስለቴን ላደሰ ቀናኝ ፍቅር